ሊንኬስ የበረራ መረጃ ማዕከል እባክዎት ምን እንርዳዎት? Hello ጤና ይስጥልኝ
ትኬት ለመጠየቅ ነበር።
ይቻላል
አይ ይቻላል የምን ትኬት ነበር ማወቅ የፈለጉት?
የቱርክ
ቱርክ እሺ ለመቼ ነው የፈለጉት?
ከሶስት ሳምንት በኋላ
ከስንት ጊዜ በኋላ ነው ይቅርታ
ሶስት ሳምንት ሶስት ሳምንት እሺ ጥያቄ ሁለት አንድ ደቂቃ እሺ መመለሻዎት መቼ ነው?
መመለሻ ከሳምንት በኋላ እዛ ሳምንት ነው የሚቆዩት?
አዎ አንድ ሳምንት እሺ እያየሁልዎት ነው